ጤና ይስጥልኝ ስፖርት ነው ባኮ የሚለዳው
ጤና ይስጥልኝ።
አብሮችልን አ፣ እንትን ነበረኝ ጥያቄ። አራት ቀን ሆኗል። የሆነ ብር withdrawal አድርጌ ነበር እሺ
አ፣ ወደ ቴሌግራሙ ልኬው ነበር፣ ግን እስካሁን መልስ የለም። የሚመልስም ሰው የለም።
ቴሌግራም ላይ በዚህ ነው የላኩት አ ምንድን ነው ችግሩ? አራት ቀን ሆኗል።
የ system ችግር ስለነበረ ነው እየታየለት ነው በትዕግስት ይጠብቁ አ pending ነው የሚለው፣ ግን ቴሌግራም የሚመልስ ሰው የለም። ዝም ብሎ የሆነ መስልክ አለ የሚ- የሚመልስ ሰው የለም።
አስተላልፈንለታል በትዕግስት ይጠብቁ
እሺ